አሎ ጤና ይስጥልን። ከብጃ ኢትዮጵያ ነው የምንደውለው።
ወይ ያው እሺ፣
እሺ ዮርዳኖስ ሆቴል ነው አይደለ ያሉኝ?
አዎ
አዋሽ መልካሳ ነው።
ና
አዎ መዝገበን አስተላልፈናል። e-leader ላይም አለ ቤቱ።
መቼ? ትናንት አዎ ትናንትና ተላልፏል።
ስንት ሰዓት ላይ ነበር የተላለፈው?
ሰዓቱን ሊልሽ
አዎ ማለት በሰዓቱ ውስጥ ገብቼ ላየው ማለት ነው።
ነው ደንበኛችን።
አቤት እየጠባች እ ስምንት ሰዓት አካባቢ ነው።
ኢሊዳሩ ስንት ነው ነው ቨርቹዋል ነው?
አዎ ቨርቹዋል ነው። ዮርዳኖስ ሆቴል እ የሚል በቲም ነንበራቸውን አስገብተናል። ቨርቹዋልም ቢሆን እዛ አዋሽ መልካሳ ይላል። ድራፍት ስምንት ሰዓት ማለት ማሽናቸው አያቀዘቅዝም። አስራ ስምንት ሰዓት ከዜሮ አምስት በኢሊደሩ አስራ ስምንት ሰዓት ከዛ አዎ ስንት ሰዓት ነበር ከለብ አስራ ስምንት ሰዓት ከዜሮ አምስት
አ- አስራ አራት ሰዓት ከአስራ ስምንት ደቂቃ ነው የሚለው ይቅርታ፣ አስራ አራት ሰዓት
ከአስራ ስምንት ደቂቃ ከዜሮ አምስት ሰከንድ እ፣ ቆይ አንድ እሺ ይቅርታ እናት አስራ አራት ሰዓት ከ- ከስንት ደቂቃ ነው ያልሽኝ?
አስራ ስምንት አስራ አምስት አስራ ስምንት ደቂቃ ከዜሮ አምስት ሰከንድ
እኮ ሰዓት ግን አስራ አራት ሰዓት ነችኝ አይደል?
አዎ አስራ አራት ከዜሮ ስምንት ከአስራ ስምንት አስራ አራት ከአስራ ስምንት እሺ ካስፈለገሽ በ team number ኡ ሲ- search ካረግሽው team number ኣቸው ልንገርሽ።
አይ በዚህ ነበር ለእኔ አያወጣልኝም። leader ቢኖረው virtual ባይሆን ላገኘው እችላለሁ። ካለበለዚያ ግን ቆይ አንዴ ልደውልልሽ ወይ ይቻላል እ፣ system ኡ ላይ ልግባና እ፣ ቤት system ኡ- ስትገቢ ብቻ ስለሚሽከረከርብኝ አ፣ እሺ እደውልሻለሁ ካጣሁት ማለት ነው። እሺ ማለት እሺ እሺ እሺ ይደውሉልኝ መልሰው።
እሺ፣ አመሰግናለሁ። እሺ።
እሺ እኛም እናመሰግናለን።
እሺ።